ቢላ ጤና ይስጥልን።
አብሮች ጥምን የዮርታ- ዮርዳኖስ ኦርቶፔዲክ ነው።
ዮርዳኖስ አዎ፣ ከአሪፍ ፔ ነበር ምደውሎት ደማያችን አሪፍ ፖስት ማሽን እሺ ፖስት ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደማያችን የትኛው ፖስት ማሽን?
የአሪፍ ፔ አሃ፣ እናት እናት የእናት ባንክ አዎ።
አዎ፣ ምንም ያጋጠመን ነገር የለም።
እሺ ደንበኛችን እናመሰግናለን። ምናልባት ችግር ቢያጋጥሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እናት እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።